ጤና ይስጥልኝ በሽት ቤት ቤቴ ነው የምንረዳው። ሰላም ጤና ይስጥልኝ በሽት ቤት
ተሻሪ ኮድ እስኪ ልንገርሽ ብዬ ነው።
ምን አልከኝ? ይቅርታ አይሰማም ድምፅህ።
ተሻሪ ኮድ ሄሎ
አቤት አቤት።
ድምፅህ ርቋል በጣም ምን ነበር?
ተሻሪ ኮድ እይልኝ ነው እሺ ንገረኝ።
አስራ ሁለት ሰባ አንድ አስራ ሁለት ሰባ አንድ እሺ ሰባ ስምንት አርባ ሰባት
እሺ ሁለት ጨዋታ ወድቆብሃል ውስጥ ነው እሺ ሄሎ